ጤና ይስጥልኝ አሪፍ ነኝ ማለት ነው የባኮም ልርዳዎት?
hello
ጤና ይስጥልኝ። hello ይሰማዎታል? hello
hello ጤና ይስጥልኝ አሪፍ ነው ባኮም ልርዳዎት?
እንዴት ነህ? ደህና ነህ?
እግዚአብሔር ይመስገን።
ደህና ደህና። ኦሮምኛ ተናገሩ።
አሁን ላይ ኦሮምኛ የሚናገር ሰው ቢሮአችን ውስጥ ስለሌለ
እ ምናልባት ነገ ይደውሉልን።
እሺ እሺ።
መልካም ቀን።